ወሬያችሁ ይበዛ። ውያት ይሄ ነው ወይ ቡና እየጠጣሁ ነው ልትይ ነው?
ፎቶ አንስቼ ልልክልሽ ነበረ።
አይ አልፈልግም።
ቡና እኔ- እየጠጣን ጠላ እየጠጣን አነባበሮ እ?
አነባበሮ ኧረ በይ አምጪ አነባበሩን። እንደዚህማ አያስቀልጅም። አነባበሩን አምጪ። በቃ ሌላው ነገር ይቅርብኝ። በቃ አልፈልግም ሌላውን። አነባበሩ ግን ይምጣ።
በቅቤ ሰው ጠይቂ።
በቅቤ ነው ወይስ በዘይት ነው ወይስ በምንድን ነው?
አረ በቅቤ ነው እንጂ ምን ቦታ በቃ እኔ አሁን አምጪ ቶሎ ቶሎ ቶሎ። አይ በቃ ዛሬ ብታይ በቃ ፏ አድርገሽዋል።
የሌለው ሰው ጠይቂ። ሚሚና ዛሬ ምታፈላለን በስንት አመት በስንት ሚሚ እግዚአብሔር በእኔ አት- ይመስገን።
በእኔ ሰላም አትጨክንም።
አጣን በራይድም መሰለን።
ቢሆን ትልክልኛለች እንጂ ሚሚ መቼም በእኔ ሰምተሻል?
አትጨክንም።
በራይድም ቢሆን ትልክልኛለሽ። ወይና ወይና
ደህና ነሽ አይደል?
አንቺ ቆይ ይሉኛል ብታይ እ? ምን አለች እርሜን ቡል ዛሬ አቃጠለችን።
አይደል? እውነት ነው ሰባት ጅም ይሉኛል። አንደኛው የእንዳልክ እናት አስናቁ አይደል?
የሚሏት አይደለም ተሰብስበው ተሰብስበው ነው የሚያስቸግሩሽ።
አዎ፣ አትሄጂም እንዳትነኩ።
ስራ ይሉኛል።
እንዳትነኳት በያቸው።
አዎ፣ ሚሚ ቡና እያፈላች ዛሬ ቤቷ።
ቤቷ ልታፈላ አዎ ከስንት አመት በኋላ ከንታ ኧረ ተያት፣ ኧረ ተያት።
ቁጭ ብዬ እያንገበገብኳት ነው።
አይደለም አይደለም።
አዎ አለሁ። እንዴት አደርሽ? ተሻለሽ?
አንገቴን አሞኛል። ሳራ ማርያምን።
ለምን አልችም። ሰላም ራስ ስትስቅብኝ ስትስቅብኝ ወደዚህ ወደ ስልኩ ዞሬ ቁጭ ብዬ ሰው ሲገባ ሳይ ቀስ ብዬ ስዞር ፈንድታ ልትሞት
በቃ ሰላም አፍ ውስጥ ገባሽ። ጉር ነው።
አይ፣ እንኳን ቀረብተኛ ሴትየው ሞቱ እኮ ብታይ ማታ አራት ሰዓት ተደውሎ የት ሄደ።
ነው?
ያቺ ጓደኛዬ ሆስፒታል ምናምን አላልኩሽ?
አዎ ይታመምሷል። አዎ አዎ አዎ ሴትዮዋ ደግሞ እሷ ብቻ ናት ስታይ ልጅ አዎ ለሊት ነው ራሱ የተነሳሁት አትክልት ተራ ምናምን ምናምን ሄጄ የላት ሁሉን እቃ ልገዛዛላት እዛው ማርያም ሰፈር ናችሁ አዎ ትንሽ ጫፍ ላይ ናት እሷ አይደል? አይ፣ በቃ አዎ በቃ እሺ እሺ ቻው። ኧረ ቃል ውስጥ